hello አቤት አሁን ደውዬልሽ ነበር እና የ branch ለመክፈት ስልክ ሰጠሽኝ ነበር። አይሰራም አይሰራም፣ አ- ስልኩ አይሰራም። እስኪ ሌላ ስልክ አለው እስኪ ወይ እንደገና ንገሪኝ። ሀያ አንድ ሀያ
ስልኩ ሀያ አንድ ሰባ ስምንት ዘጠኝ አንድ ስልክ
የአሁን የነገርኩትን ነው ደግምሎት እኮ እሺ ዜሮ ዘጠኝ ሀያ አንድ ሰባ ስምንት አርባ ዘጠኝ ሀያ ሁለት ሀያ አንድ ሰባ ስምንት አርባ ዘጠኝ ሀያ ሁለት እሺ ደግሞ የሞክሩት። ከዚህ የተለየ ስልክ የለንም።